ሄሎ
አሎ ስንት ነው?
ጤና ይስጥልኝ ብስት ቤት
አዎ በስቢት ማታው ብር አወጣሁት ነበረ።
እሺ
ሶስት መቶ ብር ነበረ ወደ ቴሌ ብር ለካው።
እሺ
እስካሁን ገና ቴሌ ብር ቤት ቤት አላይገባም።
ቁጥር ንገር
ዘጠኝ እሺ
አስራ አምስት እህ
ሀያ ሁለት እህ
ሀያ ሁለት እህ
ሰባ አምስት
መቼ ነው
ማታ ነበረ።
ትናንት ማታ
አዎ
ስንት ብር ሶስት መቶ
ቴሌ ብር ቁጥር እስኪ ንገረኝ
ዜሮ ዘጠኝ አስራ አምስት
ቆይ አንዴ እሺ እሺ
ሀያ ሁለት
ቆይ አንዴ
ሀያ ሁለት ድጋሚ ሰባ አምስት መጨረሻ
እሺ እሺ አባ ትንሽ ጠብቅና አስገባልሃለሁ እሺ
እሺ፣ እሺ።
እሺ አባ